ጤና ይስጥልኝ የተሰጠ ማዕከል ባኩም ልርዳዎት?
ጤና ይስጥልን።
አብሮ ይስጥልኝ።
ትፈልጌ ነበር።
ምን አሉኝ?
ትኬት የኢስታንቡል ትኬት ፈልጌ ነበር።
እሺ ለመቼ ነበር?
በ- በእኛ ዘጠኝ ወይ አስር
በእኛ ዘጠኝ አዎ ወይ አስር ዘጠኝ አድርገውና ሁለቱም ግን በኢጅፕት ነው የምፈልገው።
ኦኬ። እሺ ሌሎች
እህ፣
እሺ ሊያው በእኛ ዘጠኝ ማለት
ቅናሹን አይ በአስርም ማድረግ ትችላለህ ወይ በዘጠኝ ወይ በአስር እሺ።
ያለውን ቅናሽ ከዛ በሳ- በሳምንቱ መመለሻ
እሺ ያው ነሐሴ ዘጠኝ ማለት August አስራ አምስት ማለት ነው።
አዎ
አስራ አምስት ኦገስት አዲስ አበባ ኢስታንቡል አይደል?
አዎ ኢስታንቡል በኢጅፕት እና ሌላም ቅናሽ ካለ ይሄ እሺ እሺ እያየሁልህ ነው።
እሺ
actually በዛን ቀን እ፣ ቅናሽ ያለው በኢትዮጵያን ኤርላይንስ ነው።
እም ኢቲ
በኢትዮጵያን ኤርላይንስ በኢቲ ስንት ነው?
ሰላሳ ዘጠኝ ሺህ አራት መቶ ሀያ አራት ብር
ኢጅፕት የላችሁም ነው? በዛን ቀን ያለው ኢጅፕት ውድ ነው?
በዛን ቀን ያለው ተርኪሽ አለ፣ ኤምሬትስ አለ፣
ኤምሬት ስንት ነው? እሺ ይጨምራል እነሱ
ኤምሬት ጨምራል።
ይጨምራል። አዎ
እሺ ኢጅፕት ታይታሃል? ኢጅፕት ስንት ነው?
ኢጅፕት የዛን ቀን እስኪ
ከፈለክ በአስር አንድ ቀንም ስትቀይር እሺ።
ቅናሽ ካለ ኤምሬት ጨምራል።
አዎ፣ በኢጅፕት የዛን ቀን ይጨምራል።
ስንት ይላል የዛን ዕለት?
ግን ያው አንድ ቀን እንትን ብል ያው
እሺ
ያው በአስር which is በ next ባለው ቀን ቢሄዱ ራሱ እሺ
ዋጋው ያው በኢቲ ነው የሚቀንስ ያለው እሺ
እሱም እንትን ይላል ይጨምራል። ከ ከዘጠኙ ይጨምራል።
ምን ኢጅፕት ነው የሚጨምረው?
እ?
ኢጅፕት ነው የሚጨምረው?
no ኢትዮጵያን ኤርላይንስ ቅናሽ ያለው በኢትዮጵያን ኤርላይንስ ነው።
ኢጅፕት ኢጅፕት ላይ የለም?
ኢጅፕት ይጨምራል ከዛ በላይ ስንት ሆነ ኢጅፕት? ኢጅፕት ይሄኛውም ትራንዚት በ- ፈልጌ ነበረ።
እ? እ?
ኢጅፕት ትራንዚቱን ፈልጌው ነው።
አሁን የኢጅፕት በአስራ ስድስት which is በአስር እንትን የለውም flight ኢጅፕት የለውም?
አዎ ግን ቢሆንም ኢጅፕት ይጨምራል። አሁን በአስር ላይ ያዩት ነበር ወይ በአስራ አስራ አንድ ልሞክረው
እሺ በአስራ አምስት ይችላሉ።
ይጨምራል። ወደ ስልሳ ምናምን ሺህ ብር ነው ያለው ኢጅፕት ስንት ሺ?
ይጨምራል። ወደ ስልሳ ሺህ አካባቢ
እሺ ወንድሜ በቃ እደውላለሁ።
ስለደወልን አምሳል ከምዜ